ተረጋግተን እንሰራለን order ተቀበል ሰላም ጤና ይስጥልን።
ሰላም ቃል ዳኖት አዎ ከችብችብ ነበር የምደውሎት። ትላንት አምስት ኪሎ ነጭ ሽንኩርት አዘውን ነበር። ይቅርታ በጣም የ product እጥረት ስላለ ነገ እንዲመጣለው ስላሳውቀውት ነበር።
አይመጣም ዛሬ አዎ ዛሬ አይመጣም። ይቅርታ
እሺ ሌሎች ሌሎች product አዝዤ ነበር።
ሌላ product ይመጣልዎታል። ትላንት ካዘዙ ችግር የለውም።
እሺ ይሄኛው ይቆያል ወይ?
ነጭ ሽንኩርቱ ይቆያል። አዎ
okay እሺ እሺ አመሰግናለሁ መልካም መልካም ቀን። እሺ አመሰግናለሁ